ጤና ይስጥልኝ። አሪፍ ነው የምንደውለው፣ አሁን ተቋርጦ ነበር።
ሀሎ
እሺ፣ ቁጥሩን ልንገሮት የያዙ
እሺ፣ ዜሮ ዘጠኝ ዘጠና ሁለት
ሰባ ሁለት አስራ ሶስት
አስራ ሶስት ዜሮ አንድ
ዜሮ አራት
ዜሮ አንድ አሉ
ዜሮ አንድ ሀምሳ አምስት
እሺ፣ እሺ።
በዚህ ቁጥር ይላኩልን። ሲልኩ ስምና ስልክ ቁጥርም ያስቀምጡልን።